ያላችሁ ሰዎች ውሰኑኝ ስትሄዱ ፍቅር ጋር መድረሻ ቤት ነው መንገዱ ሩቅ ነው ወይስ ቅርብ መኖሪያ መንደሩ ግድ የለኝም እኔ ውሎ ለማደሩ ያምራል ወይ በቅርጹ የፍቅር አዳራሽ ኗሪነት አለ ወይ ወይስ ሲሆን ፍራሽ ዙሪያ ጥራ አለ ወይ ወይስ ነው ወይ ሜዳ ቦታ አስትርፋ አለ ወይ ማረፊያ ለእንግዳ ጥያቄ እስቲ ላቅርብ እንዲያው ለነገሩ በየት በኩል ይሆን የፍቅር ሀገሩ ምን አይነት ነው ከቶ መውረጃና መውጫው የፍቅር ማረፊያ ዋና መቀመጫው ያምራል ወይ በቅርጹ የፍቅር አዳራሽ ኗሪነት አለ ወይስ ሲሆን ፈራሽ ዙሪያ ጥር አለ ወይ ወይስ ነው ወይ ሜዳ ቦታ አስትርፋለ ወይ ማረፊያ ለእንግዳ የታወቀ ነው ወይ ጠቅላላ ታሪኩ ቤቱስ ለመሆኑ ምን አይነት ነው መልኩ ፍቅርን ተመልክቼ ከልቤ እንዳደንቀው በዝርዝር አስረዱኝ መንገዱን ልወቀው ያምራል ወይ በቅርጹ የፍቅር አዳራሽ ኗሪነት አለ ወይ ወይስ ሲሆን ፍራሽ ዙሪያ ጥራ አለ ወይ ወይስ ነው ወይ ሜዳ ቦታ አስትርፋ አለ ወይ ማረፊያ ለእንግዳ ቦታ አስትርፋለ ወይ ማረፊያ ለእንግዳ